ሄሎ Hello፣ አቶ ሚሊዮን
አቤት አቤት፣ ሰላም ነው?
ፍሊንግስቶኖች እንዴት ናችሁ?
ትክክል።
እንደው አልገናኝ ተባባልን እኮ አይደል?
እ፣ ምን ማድረግ አይቻልም። አል- አላገኙትም እንዴ? ዛሬ አልመጡም?
እ፣ አልመጣው መኪና አንድ እያስቀባው ነበርና አላለቀችልኝም እና OK፣ እሺ፣ እሺ።
እስቲ ምን እንደሆነ
በቃ ገና ሌላ ነች።
ቀን ሲመጡት ብቅ ማለት ይሻለኛል መሰለኝ እንደዛ አዎ።
እሺ፣ እሺ፣ መልካም